ጤና ይስጥልን ዋሽንግተን የህክምና ማዕከል ሄሎ ጤና ይስጥልን። አሁን ኤክስሬ አስነስቼ ነበረና ኤክስሬውን በእንትን ይፈልጉታል በፎቶ እና ወይ በቴሌግ- አ ወይ በቴሌግራም ወይ የሆነ ነገር ብትልኪልኝ። ኢሜይል አድርጌልሻለሁ ብሎኝ ነበር አላደረገም። ሌላ ስም ማን ነው?
ዮአዳን የታካሚዋ ስም ዮአዳን
የዋዳን አ
የዋዳን ማን ስረ እዝጊ እ?
ስረ እዝጊ
ይቅርታ ስረ እዝጊ
እሺ ይልኩልሽ እናደርጋለን አሁን በእናትሽ እሺ እሺ